ኢንቨስትሬት ዘዴት ነው የምንረዳው?
withdraw pending ሆኖብኝ ነው።
እሺ አሁን የደወልክበት ነው የቤት ቤት ቁጥር አይ ሌላ ነው። አርባ አራት አርባ አራት ዜሮ ሶስት
አርባ አራት ዜሮ ሶስት ዘጠና አራት ዘጠና አራት አርባ አራት አርባ አራት እሺ ስንት ብር ነው?
አራት ሺ
እሺ አራት ሺ በ voucher ነው withdraw ያደረግከው
እኮ አልጨረሰውም ነበረ እኮ በ voucher ነው withdraw ያደረግከው። የቤት ቤት ሱቅ ላይ ነው ሄደ መቀበል የምትችለው። በ voucher የት ዊዝዶ ካደረግ አ
የቤት ቤት ሱቅ ላይ ነው ሄደ የምትቀበለው።
የነሱ ቀል የት አካባቢ ነህ አንተ?
ወደ ላፍቶ
እ አዲስ አበባ ውስጥ ከሆነ ካሳንቺስ እና እንትን ነው ያለው እ ካሳንቺስ እና ኮተቤ ዜሮ ሁለት ነው ያለው።
ካሳንቺስ ምኑ ጋር ነው?
ካሳንቺስ ሴቶች አደባባይ ጋር
ሴቶች አደባባይ።
አዎ
okay voucher ማለት እኔ አላውቀውም ነበር። voucher የሚለው አልጨረሰውም ነበር አዎ እና ምንም ከሱ ነው ነው ማለት እዛ የምትቀበል በ- ከ- በ- አሁን በ voucher ም deposit ስታደርግ ዊዝዶም ስታደርግ የቤት አ ቤት ሱቅ ላይ ኮድ ትሰጥ ይሰጡሃል። deposit ስታደርግ ኮዱን ነው የምታስገባው። ዊዝዶ ስታደርግ ደግሞ እሱን ነው እንትን የምትለው።
okay አሁን ዝም ብዬ እኔ ቁጥሩን ነው የምነግራቸው ማለት ምንም አዎ ምንድን ነው voucher ኮዱን ነው የምትነግራቸው።
voucher ኮዱን ነው ያላውቀውም ማለት እዛው ላይ አለ ወይስ?
አዎ አለ account history ውስጥ ስትገባ አ ታገኘዋለህ። voucher history ውስጥ ወደ okay ቤት ቤት መመለስ account አይቻልም መመለስ ወደ account ትችላለህ፣ ግን እ ዊዝዶ ማድረግ አትችልም። ተጫውተህ ነው ዊዝዶ ማድረግ የምትችለው።
okay አሁን ድጋሜ ወደ አካውንቱ ከተመለሰ ግዴታ መጫወት አለብኝ።
አዎ በቃ እንደዛ መልሽልኝ በቃ አንተ ነህ የምትመልሰው። የቴሌግራም ላይ hi ብለህ ላክልኝና አዎ እ እንትን እልልሃለሁ
እሺ እ አሳይሃለሁ ስልክሽ እንዴት እንደሚመለስ ዜሮ ዘጠኝ
እሺ አንዴ
ዜሮ እሺ እሺ ዜሮ ዘጠኝ ዜሮ ሶስት እሺ አርባ አራት
እሺ ሰላሳ ሰባት አርባ ሰባት
okay ቴሌግራም ላይ ላክልሽ አዎ እሺ እልክልሻለሁ እሺ በቃ ረዴት እሺ ብለህ ላክልኝና አስ- እንትን እሺ እሺ እሺ thank you
እሺ